Hello? Hello?
ሄሎ ሄሎ ሰላም አብዲ ሰላም እንዴት ናችሁ?
ስልክህን እየሞከርኩት ነበርና እምቢ ስላለኝ እሺ የቆየሁት ይቅርታ ችግር የለውም ችግር የለውም።
እሺ ምን ነበረ የተፈጠረው ንገረኝ
እንትን እ ፋይናንስ አስገብቻለሁ ምናምን ወደ እናንተ ሪፖርት አድርገዋል።
እ ሪፖ- አሁን installation ነው የቀረህ ማለት ነው አይደለ አዎ
እሺ እነሱ ያሳውቁንና አሳውቀናል ብለውኝ ነበር።
አሁን ብለውን በቃ የት shop ነው የት ነው ወንዶ ገነት ወንዶ ገነት በቃ እሺ እሺ አሁን እንትላለሁ እሺ ያንተ አዎ፣ ነው አይደለ እነሱ- የእኔ ነው። እነሱ ናቸው እኮ እናንተን ቴሌግራም account የሰጡኝ።
በቃ ችግር የለም እሺ እሺ አብይ አዲስ ነገር ካለ እንደውልልሃለን እሺ፣ እሺ፣ እሺ።
እሺ ቴንኪው